የአንደበቴን ፍታ የቅኔ የመዝሙር ይባብ ጌታ ይረፍልኝ ልቤ ላመስግንህና ምረት በኔ ላይ ዘላለም ነውና ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር እጃችሁ የይባቤ ጌታ በፍቅኝ ልቤ ላመስግንህና ምረት በኔ ላይ እንደ ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር የይባቤ ጌታ ይረፍልኝ ልቤ ላመስግንህና ምረት በኔ ላይ ዘላለም ነውና በቅዱስ ዳ በልልታ በጭብጨባ የቅኔ የመዝሙር ይባቤ ጌታ ረፍልኝ ልቤ ላመስግንህና ምረት በርኒ ላይ ዘላለህ ግብረ ተልኮዬ ቅኔ ነው መዝሙር በልቤ ነግሰሃል ቅዱስ እግዚአብሔር ከወገኔ ጋራ ልጠበቅ እልልታ ያሳደግከኝ አምላክ ናፍቆቴ ነጌታ ከተጠራ ከተሰጠ ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና ቅዱስ ዳዊት አንደበቴን ፍታ የቅኔ መዝሙር ይባቤ ጌታ ለፍልኝ ልቤ ላመስግንህና ምረት በኔ እጃችሁ ጀርባህን አያለው ርቄ ብወጣ ስለቀደምክልኝ ከፊት ስለወጣ በየትኛ ቋንቋ ተመስገን ልበል ዘምሬ ዘምሬ አልችልም ልጠግብ ከተጠራ ከተሰጠ ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር ይባቤ ጌታ ፍልኝ እልልታ ጭብጨባ እጃችሁ ምረት በኔ ላይ ምስክር አልሻም እንድዘምርልህ ይቀሰቅሰኛል ፍቅርና ምረት እስካጣ እስክደር እንቅልፍ አይኖቼ ንሴ ብሆለበል መቅደስ ገብቻ ብለን ከተጠራ ከተሰጠ ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር ይባቤ ጌታ የልቤ ላመስግንህና ምረት በኔ ላይ ግብረ ተልኮዬ ቅኔ ነው መዝሙር በልቤ ነግሰሃል ቅዱስ እግዚአብሔር ከወገኔ ጋር ልጠበቅ እልልታ ያሳደግከኝ አምላክ ናፍቆቴ መጌታ ከተጠራ ከተሰጠ ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና ላመስግንህና ምረት በኔ ላይ ዘላለም ነው። እጃችሁ ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር ይባቤ ጌታ ረፍልኝ ልቤን ላመስግንህና ምረት በኔ ላይ ዘላለም ነውና